ጤና ይስጥልኝ። ቴሽ የበራ መጃማ ከልባ ኮምለርተው ይቅርታ አባቱ ቴሌግራም እጠቀማለሁ ብዬ ነበር። ለካ በማልጠቀምበት ስልክ ነው የደወልኩት።
አዎ ተ- text ልክ ይሉት ነበር አልሰራም ሲለ አዎ በማልጠቀምበት አሁን እኮ እየጠበቅኩኝ ሳይ ስደው የደወልኩት በሌላ ሲም ካርድ ነው።
okay፣ በዚህኛው ይጠቀማሉ።
በዚህ ነው የምጠቀመው። አዎ፣ ይቅርታ በጣም ችግር የለውም። አረ እሺ። አባ link ኡ በዚህ ልክ ላይ ይሉታለው message ኡ ላይ አለ። ቴሌግራም ላይ ገብተው እርሱን ቢልኩልን እናገኘዋለን።
በቃ ይሄ ነው የቴሌግራም ቁጥሬ።
እሺ፣ እሺ። አሁን ልክ ይሉታል።
እሺ፣ እሺ።